ጤና ይስጥልን ላይን አዲስ ሄሎ ጤና ይስጥልን
ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን እንዴት ነሽ ፖሊስ ምስል በሚል ደወልኩት።
ድምፅሽ ርቋል የእናት
እሺ፣ አሁን ሳይሰማ
እሺ ምን አልሽ
ስለ ስኮላርሽፕ ማጠናከሪያ ይኖራል አለ።
አዎ አለ full scholarship ነው full scholarship ጣሊያን እና እ፣ ቻይና ነው ያለን አሁን ላይ ጊዜ
ቻይና
ጣሊያን እና ቻይና
ቻይና ጣሊያን ሌላ hello
የቻይና እና ጣሊያን ያልኩት አዎ
okay፣ እሺ። እንዴት ነው የሚጀምረው? ምንድን ነው
ዶክመንቶችን ለ bachelor's ነው ለ master's ነው የፈለግሽው ለባችለርስ ከሆነ ትራንስክሪፕት ከዘጠኝ እስከ አስራ ሁለት ተጨማሪ ደግሞ እ፣ የ twelve national exam result ያስፈልግሻል English proficiency ሁለት recommendation letter እነዚህ ናቸው እነዚህን ይዘሽ መጥተሽ ቢሮችን register ማድረግ ትችያለሽ አዎ ቅድመ ክፍያ የ total አስር percent አለው ግን የተለያዩ offer ኦች ስላሉን ቢሮችን መጥተሽ ስለ ክፍያ አማራጮቹ information መውሰድ ትችያለሽ
እሺ፣ አሁን ተሳትፎ ልመጣ ነበረ። ስቶር አላችሁ አይደል?
አለን እስከ አስራ አንድ ሰዓት አለን
ቦታው የት ነው?
ቦሌ መድኃኒዓለም ሸገር ሀውስ ፊት ለፊት ትራክቪ ህንፃ አምስተኛ ላይ
ቴንክ ዩ